በመጀመሪያ ሰላም ነኝ እባክህ እሺ technician ፈልጌ ነበረ technician ፈልጌ ነበረ
እሺ TIN number ይንገሩኝ እሺ ዜሮ ዜሮ
ዜሮ ዜሮ አስራ ስድስት
አስራ ስድስት ሰባ ሰባት
ሰባ ሰባት ስልሳ አንድ ሰማንያ
ስልሳ አንድ ሰማንያ ሰማንያ አዎ
እሺ አንዴ መስመር ላይ ጠብቁት እሺ
የቤት ስም ማንም ላይ ታገኛቸው ዘ- ቀበሌ ዜሮ ስድስት ሀያ አራት
ቀበሌ ዜሮ ስድስት ሀያ አራት ሀያ አራት አዎ።
ሙሉ ስም አለበት እ ይስሐቅ ባቤና
ይስሐቅ ይስሐቅ ባቤና
እሺ የባል እርስዎ ባለስራ supervisor ነው አዎ ስልክ ልንገርሽ እነሱን
አዎ ዜሮ ዘጠኝ ሰማንያ አምስት
ዜሮ ዘጠኝ ሰማንያ አምስት ሀያ ሁለት
ዜሮ ዘጠኝ ሰማንያ አምስት ሀያ ሁለት ሀያ ሁለት ሀምሳ አምስት ስልሳ ስምንት
ሀምሳ አምስት ስልሳ ስምንት ስልሳ ስምንት አዎ
እሺ ቦታ ኮካ ማዞሪያ ጋር በይልኝ እ ኮካ ዙሪያ ኮካ ማዞሪያ
የምንድን ምንድን ነው ብልሽ የድራፍት ማሽን አያቀዘቅዝም
እሺ የደራፍት ማሽኑ አያቀዘቅዝም።
አያ- አያቀዘቅዝም አዎ
እየመዘገብኩሎት ስለሆነ ነው ይቅርታ።
እሺ ችግር የለም እሺ ቀባው ስክሪን
ግቢ ወደ ጥገና ክፍል ልኬሎታለሁ። ጥገና ክፍላችን መጥተው በአስቸኳይ ጥገና ይደረግሎታል።
እሺ ቴንኪዩ
ሌላ ምረዳውት ነገር አለ?
የለም የለም በቃ ቴንኪዩ እሺ
እንደ ያሉትን ሀሳብ አስተያየት ከሚሰሙት ባለ ያስቀምጡልኝ። መልካም ቀን።
አሜን እሺ